Halo?
हेलो बेला वही दिनश દિનેશ આલો મારી સુને વહી મારી દિનેશ አለ ልጁ કાક እንዴት ነሽ?
ተቀየረ እ?
ስምሽ ስልኩ አዎ በቃ ተቀየረ በየቀኑ ይቀያየራል፣ ይገርምሻል።
አይ ጥሩ ጥሩ አ፣ እኔ የምልሽ ቤላ ወይ እ፣ ስትሮበሪ ጃም የለም እና አ ስቶር ላይ የለም እና ይኸውልሽ አሁን እያስቸገረን ያለው ምን ታውቂያለሽ?
አ እ፣ አሁን እዚህ ጋር በሀያ ሁለት ያዘዙ customer ኦች ነበሩ።
okay so ጭራሹንም accept አልተባለም። አሁን ይሄ እ፣ jam ኡ በሚመጣ ሰዓት accept ይባላል። customer refund ቢፈልግም አሁን refund ብናረግላቸውም ግን accept ይባላል። ገብቶሻላ በሚመጣ ሰዓት።
አ እ፣ ስለዚህ ምንድን ነው የምናረገው ማለት ሰለሞንን ስጠይቀው እስኪ ቤላን ጠይቂያት አለኝ።
እ እሺ አሁን እንትን accept ማለት ትችያለሽ አንቺ አይደል?
አዎ ግን የለንማ strawberry ው አይ ነው እሱ accept በዪ ማለት ለመሰለሽ accept ከተባለ አይሄድላቸውም። refund reject ላይ ካልኩት ነው እንጂ ለማስገባትም ይመቸናል።
reject reject ካልኩት ብቻ ነው refund ላይ የሚመጣላችሁ accept ካልኩትማ route plan ውስጥ ነው የሚያስገባው okay ስለዚህ reject ነው መባል ያለበት። reject ደግሞ ልክ አንድ ቀን ካለፈው እም፣ reject ያስቸግራል። ስለዚህ እ፣ እንደዚህ complain የተደረገባቸውን customer ኦች ላኪልኝ እና reject ላስብል ከ developer ኦች side።
okay እንትን accept ያልተባሉትን ጭራሽ so refund አዎ ማለት የሚፈልጉትን refund ማለት ነው።
የሚፈልጉት አዎ አዎ refund refund የሚፈልጉትን ለይልኝና አ፣ ለእነ ተስፋ ልኬላቸው እነሱ ናቸው reject ማድረግ የሚችሉት። እኔንም ብያለኝ ስለሆነ ነው reject ለማድረግ።
okay እሺ እሺ ቤላ እሺ ቴሌግራም ላይ ትልኪልኛለሽ?
አዎ እልክልሻለሁ በዚህ እሺ ስልክ ቁጥር አዎ እሺ እልክልሻለሁ ቤላ እሺ ማለት እሺ አዎ።
እሺ